Hello የት?
ጤና ይስጥልኝ ጤና ይስጥልኝ።
አቶ ይርጉ አይ፣ እሺ ከፍሪንስቶን ነው ስለ የደወልኩሎት እሺ፣ እሺ።
ሰላም ነው እግዚአብሔር ይመስገን።
አለን መረጃ አገኙ እንዴ ብቅ እላለሁ ብለው ስለነበር ነው አይ፣ ምንም መረጃ አላገኘሁም።
Okay ሰውየውም አላገኘሁትም።
ስልኩ አይሰራም አዎ፣ ቀጥታ ስልኩም አይሰራም። አነሱ
እሺ ምናልባት ያው ከተመችቶ ወይ ወደ ቢሮ ብቅ ይበሉ head office ማለት ነው የት ገርጂ ነው?
ገርጂ ልኬሎት ነበረ አድራሻ ልኬሎት አይቼዋለሁ።
አዎ ገርጂ ዛሬ ጋር ማታ ከቤት አወስንና ያው፣ በቃ እሺ።
ነገ እንትን አደርጋለሁ።
እሺ እሳቸውን ማግኘት ስለ share ኡን ቀነ- ቀነ ገደብ አልተሰጠውም። ከፍ ሊል ይችላል እየተባለ ነው፣ ግን ለጊዜው ቀነ ገደብ አልተሰጠውም። ከፍ ሊል ይችላል። ከፍ ያው የአክሲዮኑ መጠን መነሻው ከፍ ሊል ይችላል እየተባለ ነው፣ ግን አሁን ጊዜ ገደብ አልተሰጠውም። ለጊዜው እዛ ነው ብቅ ብለው በሰውም ኢንጂነር ሊያገኙት ይችላሉ። ያው አሁን ቢሮ ስላሉ ነው። እሺ እሺ፣ ቢሮ አለ አሁን?
እናመሰግናለን። አዎ እስቲ ምናልባት ከደወሉለት። አዎ አዎ፣ እሺ።
እሺ እሺ፣ አቶ ይርጉ እናመሰግናለን።
ያው እንግዲህ እሺ